የሚቸግረኝ ወሬኛ ሆኜ እንዳልመስል
ሄሎ ሄሎ፣ ወይ እንዴት ነህ?
እግዚአብሔር ጠይቀህ ይመስገን እንድትመጣብን ነው።
ምንም ችግር የለም እንዴት ሰነበትክ?
ደህና ነኝ ለውጥ አለ አሁን?
ለውጥ አለ እውነት እውነት ቁስሉ ምናምን እንደረቀ?
አ፣ እየደረቀ ነው እውነት ብዙ ነው ያደረጉት? ብዙ ነው እ፣ እውነት እ።
እውነት ከዚህ ከቅዝቃዜ ጋር እንዴት ቻልክ?
የቅዝቃዜው እንግዲህ ምን ይደረጋል እ፣ ቅዝቃዜው ጋር ከባድ ነው። ደሜን ሰሞን ያለው ቅዝቃዜ መቻል ነው አዎ፣ ያኔ ድሮ ያመኛል ያልከኝና ድሮ የሚያምህ ያ ድሮ ነው።
ያመኛል ያልከኝና አ፣ እ እሱ ነው አ፣ አ፣ የእሱ case ነው የእሱ case ነው አይደል?
አ፣
አይ አይዞህ እንግዲህ ድረስ እስኪ አንድ አ።
ቀን ስብችል ብቅ ብዬ አይሃለሁኝ። እሺ እሺ ችግር የለም እ፣ እንካ ዝም በለኝ።
እሺ